ኧረ ደግሞ ዛሬ ምን ይሄ ነገር ነው?
ሌሎ ሌሎ አስራ ሁለት ሰባ ሰባት ፒዛ ባግ የለኝም አውጪልኝ።
ማን ነው ስምህ?
ዮሐንስ እሺ ዮሐንስ። እሺ ከዴሞን አሪስ እሺ።
ልጅ አለም እሰራለሁ እያለች ነው።
ልጅ አለም አለ ከጎንህ?
አዎ እሰራለሁ አለ።
እሺ አገናኘኝ አንዴ።
አዎ እናቷ አለም ዮሐንስ ወይ ልጅ አለም ነኝ።
እሺ ልጅ አለም አዝ- አስገቢውና ከዛ pin አድርጊው። እሺ እሺ እሺ እሺ እናቴ።